hello ጤና ይስጥልኝ ቤት ቤት
ዊዞ እምቢ ብሎ የነበረው withdraw አድርጌ እዛው ቀጠውብኝ ነው።
okay እሺ መቼ ዛሬ ነው ትናንትና ማታ ትናንትና እሺ አሁን የደወልክበት ነው ቤት ቤት ቁጥር አዎ
እሺ ትናንትና ነው ያልከኝ አይደለ?
አዎ ማታ ላይ
okay ሶስት ሺህ ብር ሶስት ሺህ ብር ሶስት ጊዜ አይደለ?
አይደለም እ አምስት ጊ- አምስት ጊዜ ሶስት ሺህ ብር okay አዎ አምስት ጊዜ አዎ አምስት ጊዜ ሶስት ሺህ ብር አንድ አምስት ሺህ ብር እና አንድ ሁለት ሺህ ብር okay ሌላም አለ ከሶስት ሺህ ውጪ አዎ አንድ አምስት ሺህ እና አንድ ሁለት ሺህ አለ okay እሺ አንዴ ጠ- አንዴ ጠብቀኝ እሺ
አዎ አምስት ሺህ እና ሁለት ሺህ ብር አይደለ?
አዎ ወደ ቴሌ ብር ነው ሀያ አዎ።
ስድስት አርባ አራት ሀምሳ አስራ ሰባት አዎ
confirm እያደረኩልህ ነው አንዴ ጠብቀኝ እሺ ኮንፊርም አድርጌልሃለሁ እሺ ሁሉንም ቼክ አድርገው
እሺ እሺ አመሰግናለሁ
እሺ መልካም ቀን